ጤና ጤና ይስጥልኝ እጅግ እጅግ ባቄላ ለማለት ፈልጌ ሌላው ሄለው
እንዴት ናችሁ?
ሰላም እግዚአብሔር ይመስገን።
አለው በሀያ አራት order ያደረግነውን አልመ- አላመጣችሁልንም እና ብሩን መልሱልን ብለናችሁ ነበረ። እሺ ብላችሁ ግን እስካሁን ምንም የመለሳችሁት ነገር የለም። return አላደረጋችሁም።
እስኪ ስልክ ይነግሩኛል check ላድርግሎት አንዴ
በዚህ ስልክ አስራ ስምንት አስራ ስምንት ዘጠና ዘጠኝ ዘጠና ዘጠኝ ሰባ ሶስት ዜሮ ዘጠኝ
ሰላማዊት በሚል ነው አዎ ሽንኩርት አ- አንድ ሺ አስራ አራት ብር የሽንኩርት ሀያ ስድስት ኪሎ
አዎ product ቱ ተበላሽቶበት ነው አይመለሱልን?
አዎ አዎ አለ list ላይ አለ። ትንሽ ከፊት ለፊት እ፣ ሰው ስለበዛ ነው ይገባሉታል። ወረፋ ስለበዛ እኮ ነው።
በቀደምም እንደዛ ብላችሁናል። ወይ አሁን አ- በስርዓት እቃውን አላመጣችሁ ወይ ደግሞ ብሩን በስርዓት አልመለሳችሁ።
አንድ ሶስት ሰው ነው ያለው ከፊት ለፊት ይላ- ይላክሎታል። በጣም ይቅርታ። እሺ እሺ